ምን ነው
ምን ነዳሁት አባት
ሰላም ነው።
እግዚአብሔር ኤክስቲቭ ይመስገን።
አሁን አይቼ ነበረ ወረች
ምን አለኝ?
ኤክስቲቭ አይቼ ነበረ
ኤክሲኪዩቲቭ ኮሮላ እ አለን ሁለት ሺህ ሰባት
አዎ እንደዛ የሚል ነገር ነው። ስንት ነው ዋጋዋ?
በምን ከለር ነው ያዩት? በካኪ ነው ወይስ
አዎ ሲልቨር ነገር ክሬም ከለር ውስጥ በሲልቨር? እሺ በሲልቨር ከሆነ ቢ ሰላሳ አምስት መነሻው።
50 ሺህ ቤት ከለር እንትሯ ካርጋዋ
እሺ እሱም አለን ሁለት ነጥብ ስምንት
ኦኬ ነው።
አዎ ሁለት ውድ ነጥብ ነው ስምንት እና ሁለት ነጥብ አምስት አለን
ስንት ሞዴል ነው? ሁለት ነጥብ አምስቱ ሁለት ሺህ ሰባት ሁለቱ
አዎ ዋጋቸው በጣም ትንሽ
እኮ ሁለት ሺህ ሶስት አለን ሁለት ሺህ ሶስቱ ሁለት ሚሊዮን ሶስት መቶ ሀምሳ ሺህ የሚባል አለን።
ነው። በቃ እሺ ወይ ደውላለሽ እሺ